ሄሎ ፍቅር ነኝ።
አሁን በእናትሽ ከዚህ በርገር የሚነሳ ወርደን ነበረ።
እ ከዚህ በርገር የሚነሳ ወርደን እሺ
አይ ማለት ወርደሩ ገብቶልኝ ምናምን ምግብ ቤት እየሳለች ወጥቷል። ለምን ወጣ ቢኖር ይችላል።
ኦኬ ወጥቶብክ ነው?
አዎ ለምን ወጣብኝ ጠይቅልሽ ልጅፋችሁ
ከየት የት ነው? ከየት ነበር ያልከው?
ከዚህ በርገር ፊት ላይ ሀያ አራት
ከጂ በርገር ሀያ አራት ፊት ላይ ይላል።
ከጂ በርገር 24 የሚሄድ ሜቢ ኦን ታይም ሲስተካከል ይመስለኛል። እስኪ ወርደን ነበር አንዴ ንገረኝ። ኦን ታይም ሲስተካከል ይመስለኛል አይደለ? ተሰርቶ ያለቀ ኦርደር እንዳይሆን እስኪ ጠይቅ። እ
እስኪ እንደዛ ከሆነ ተቀድማል ሲባተር እሺ አንዴ ኦርደር ነበሩን ንገረኝ ሊዮኔ።
በእናትሽ ወረ ነበሩን እኮ በስልክ ያየሁት ኦኬ
በምግብ ቤት ነው።
እሺ እሺ ቆይ አንዴ ልጠይቅ። ማን ነው ስምህ?
ስንታየው
ሄሎ
ሄሎ ሄሎ ወይስ እንዴ ምን አልሽ?
ኦን ታይም ሲስተካከል ነው እሺ የወጣብህ። አናት ታይም ብሎ የወጣብህ ለዛ ነው። ኦን ታይም ነው ተሰርቶ ያለቀ ኦርደር ነው። ከጂ በርገር ወደ 24 የሚሄድ እ ወንድ ለምን ነው ምን ሮቆበት ነው?
ኦን ታይም የሚስተካከለው እንዴት እንደሚስተካከል ታውቃለህ አይደለ? ስንታየው አዎ አውቃለሁ።
ድጋሜ ነው አሳይን የምናደርገው። በዛ ሰዓት ሌላ ድራይቨር ይወስደዋል። እሺ አይ ኦርደር ስለጠፋ ነው። በሌለ ስራ ሲያወጡብን ተናድጄ yeah yeah እውነትህን ነው፣ ግን ማንም አያስወጣብህም። እሺ ስንታየው on time ሲስተካከል እሺ አባቴ